ጤና ይስጥልኝ ለስፖርት ነው እባክዎ የምንረዳው?
ጤና ይስጥልን።
አብሮ ይስጥልን።
ባለፈው አሸንፍ የነበር በቀዳሜ እሺ
እና ከሁሉ ስፖርት ወደ ቴሌብር አንድ ሺህ ብር ልኬ ነበር።
አልገባሎትም?
አልገባም።
ያልገባሎትን ከዝውውር ታሪክ ላይ ፎቶ ያንሱና በቴሌግራም ይላኩልን።
ፎቶ ከ transaction history ላይ ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን።
የ- ከሁሉ ስፖርት አዎ
እንዴት እንዴት ብዬ ልላከው?
በአማርኛ ነው በእንግሊዝኛ ነው የሚጠቀሙት?
በአማርኛ ነው።
ተጨማሪ አንድ ሺህ- ቢላት ሲገቡ አንድ ሺህ- የዝውውር አንድ ታሪክ ሺህ- የሚል አንድ- አለ።
አዎ አንድ ሺህ ሰባት መቶ ይስሙኝና- ነበረና አ- አ- እሺ ይስሙኝና ተጨማሪ የሚለው ውስጥ ይግቡና የዝውውር ታሪክ የሚል አለ።
እሺ ከዛ እዛ ውስጥ ሲገቡ የባንክ ዝውውር የሚል ያመጣሉታል።
እሺ፣ ከዛ ላይ አሁን አልገባልኝም አስወጥቼ አልገባልኝም ያሉትን ፎቶ አንስተው screenshot አድርገው በቴሌግራም ይልኩልናል።
እሺ የቴሌግራም ቁጥራችንን የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
ትንሽ ቆይ ጠብቀኝ፣ እስክሪብቶ ልያዝ። እሺ፣ ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ፣ thank you አመሰግናለሁ።
እሺ